Hello ሰላም ጤና ይስጥልን።
Hello ሰላም
stand-up comedy ን ቦታ ለማሳየት ነበረ እዛው ነው ሴት እንድመልበት
እሺ፣ ስሞትን ማን ልበል
ሚኪያ ዝናቡ።
ይቅርታ፣ ድምፅዎት ብዙም አይሰማም።
እሺ ሚኪያ ዝናቡ።
እሺ ሚኪያስ፣ አንድ ቲኬት ነው።
አዎ አንድ
እሺ VIP ነው መደበኛ?
አይ መደበኛ እሺ እናመሰግናለን። ነገ ስሞትን እ፣ ይነግሩንና መግባት ይችላሉ፣ ክፍያ ከፈጸሙ በኋላ ማለት ነው።
እሺ ቦታው የት ነበረ?
ኢንተርኮንቲኔንታል ሆቴል
ቦሌ አካባቢ ነው።
ካሳንቺስ።
ካሳንቺስ። እሺ።
እሺ